right right እያለች እ ሄሎ ሄሎ
አቤት አቤት ጤና ይስጥልኝ።
አብሮ ይስጥልን።
ከድራር ጋር ነበር የምደውለው ትናንት ደውዬለት ነበር።
እሺ
ተመዘገቡ?
አረ አልተመዘገብኩም
ለምን
እ ለምን አልተመዘገቡም? አልፈለጉም?
ምንድን ነው ግን ስራው?